ሙሉ ጤና ይስጥልኝ ቃል ኪዳን ከብስት ቤት ምን ልርዶ? ሄሎ
ሄሎ ጤና ይስጥልኝ Best Bet ነው ቃል ኪዳን ምን ልርዳዎ?
አብሮ ይስጥልኝ። Withdrawal አድርጌ አልገባልኝ።
በዚህ ስልክ ቁጥር ነው የሚጠቀሙት?
ዜሮ ዘጠኝ አስራ አንድ እሺ
ሰላሳ አንድ ሰባ አምስት አርባ ስድስት
እሺ ስንት ብር ነው withdraw ያደረጉት?
አምስት አምስት
እሺ ዛሬ ነው አይደል?
አሁን
እሺ አንዴ መስመር ላይ ጠብቁ። እሺ ወደ ዜሮ ዘጠኝ አስራ አንድ ሰላሳ አንድ ሰባ አምስት አርባ ስድስት አዎ
እሺ አሁን ገብቶሎታል። Check ያድርጉ።
እሺ አንድ ደግሞ በመቶ ያደረኩትን ቆርጦብኛል። በመሀል
ምን አሉ?
በመቶ ያደረኩትን በመሀል ቆረጠብኝ። በሁለቱ መሀል ያለው ማለት ነው።
በስንት እና በስንት መሀል?
withdrawal ካረኩት መሀል ላይ ያለ አይደል?
መቶ ብር እኮ win እኮ ነው የገባሉት። መቶ ብር በአምስት ሺህ እና በአምስት ሺህ መሀል ያለው አይደለ አዎ እኮ win እኮ ነው። ሰባት ሺህ አምስት መቶ ሰባ ስድስት ብር ነበረው። ሰባት ሺህ ስድስት መቶ ሰባ ስድስት ብር ሆነ።
okay እሺ እሺ መልካም ምሽት።